ጤና ይስጥልኝ ጊዜ ኢትዮጵያ የደነኝ ባኮ ልርዳው
የድራፍት ማሽን አረፋ እየሆነ እንዲህ ብሎን
ደንበኛ ይሰማዎታል?
ይው
ላይ ነው ደንበኛ ሄሎ
ይሰማል።
የድራፍት ማሽን እ የድራፍት ማሽን እሺ እ አረፋ እየሆነ እንዲህ ብሎን እሺ አረፋ እየሆነበት ነው የድራፍት ማሽኑ።
አዎ አረፋ እየሆነ እንዲህ አለ ብንለው ብንለው እንዲህ አለ
እሺ ደንበኞችን የቢጂአይ ID ዎትን ይነግሩኛል?
እ እ?
የቢጂአይ መለያ ቁጥሩን ይነግሩኛል?
የቢጂአይ መለያ ቁጥሩ
ካላገኙት የስልክ ቁጥር ይስጡኝ የተመዘገበበትን ቤቱ።
የተመዘገበበት ቤት አዎ የተመዘገበበትን ስልክ ቁጥር
ዜሮ ዘጠኝ እሺ አስር አስር
ሀምሳ ሰባት ሰባ
ሀምሳ ሰባት
ሰባ ሰባ
ስልሳ አምስት ስልሳ አምስት መስመር ላይ ጠብቁኝ አንድ ጊዜ እሺ